ጤና ይስጥልኝ ልስፖርት ነው እባክዎ የምንወደው
እንዴት ነህ? Hello?
ጤና ይስጥልኝ ልስፖርት ነው እባክዎ የምንወደው
Hi, I know only English. I don't know Amharic.
ሄሎ Ah, hello.
ምን አሉኝ?
I know only Englishኛ ብቻ እ- አማርኛ አይችልም።
እሺ ምን ልወደው ደንበኛችን?
ምን ችግሩ እ- ከ- ከ- ከሁሉ ስፖርት ነው።
አዎ እ፣ ቴሌብር የለም እዛ።
አዎ technical የሆነ ችግር አጋጥሞን ነው አ- እ፣ ሌላ አማራጭ ስላለ አሁን በምነግሮት አማራጭ deposit ማድረግ ይችላሉ።
እ- ም- ምን
የቴሌግራም ቁጥራችንን የያዙና ቴሌግራም ላይ ይጻፉልን።
ከ- ከቴሌግራም አዎ የቴሌግራም ቁጥራችንን የያዙ።
I don't know አማርኛ እንግሊዝኛ ነገር ሄሎ እ፣
ዜሮ ዘጠኝ ሰባ ስምንት
ዜሮ ዘጠኝ ሰባ ስምንት አስራ ስድስት ቆይ ቆይ ዜሮ ዘጠኝ ሰባ ዜሮ- ስምንት
ሰባ ስምንት አስራ ስድስት አስራ ስድስት ሰላሳ ሰላሳ ዜሮ ስድስት
ዜሮ ስድስት እዚህ ላይ ይጻፉልን።
እ እዚህ ላይ ይጻፉልን ደንበኛችን።
Okay